ሄሎ ሰላም ጤና ይስጥልኝ ቤተሰቤ። አቤት
እንትን ቴሌብር ጌም እምባኝ
ምንድን ነው የሚልክ አባ?
ፓስፖርቱን ሳስገባ እሺ አይልም። ፓስፖርት እንትን ፓስፖርት ለማምጣት ደግሞ ስልኩን ሳስገባ ማሴጅ አይመጣም።
ምን ሜሴጅ አይመጣም? ፎርጋት ፓስወርድ ብለኸው ነው?
አ
እሺ message አይመጣልኝም። መቀየር ፈልገህ ነው? password ን ስቀየር ነው message አልመጣልህ?
አ
connection ን check አድርገው አባ። እሺ ይሰራል እኮ
ያው ቀን ሙሉ እያልኩ ነበር እኮ።
አዎ፣ ኮ- ከ- ምናልባት connection ነው የሚሆነው አባት ይል እሺ፣ ተደወልክ። እናመሰግናለን። መልካም ምሽት።